በቃ ጨርሱና እናወራለን።
እሺ እሺ በቃ ማንኛውም ደግሞ ታደርጋለህ መሰለኝ እዛ አካባቢ ላይ ሆንና ማለት ነው። እንትን ታደርጋለህ።
አሉ ዶልፊን ውስጥ እኮ በጭራሽ
ሄሎ ቤቢና አቤት የለም፣ መረጃ የለም።
ምን ምን ያለው ማን ነው?
ሻርክ ሻርክ ዲፎርዲ ሁለት ሺህ ሰባት ሞዴል አለን ሁለት ሺህ አስር silver color ነው silver color silver ነጭ okay እሺ መስቀል ፍላወር branch ኣችን ስለሆነ ያለ ቁጥር ልስጥህና check አድርጋት ሴልሷን
እሺ ስንት ነው?
ዜሮ ዘጠኝ ሰላሳ ሰባት ግን በዚህ ቁጥር ነው አሁን የላኩልኛ።
ቤት አሁን በዚህ ሰላሳ ሁለት ሰማንያ አራት አዎ ገባኝ እኮ ግን ዜሮ ዘጠኝ ቤት አልደወልክም አይደለ
አዎ አዎ ልስጥህና መስቀል ፍላወር branch ኣችን ነው ያለው መኪና check አድርጋት
እሺ ቆይ ልያዘው ስልኩን። እሺ ንገሪኝ።
ዜሮ ዘጠኝ ሰላሳ ሰባት
ዘጠኝ ሰላሳ ሰባት አርባ ስምንት አስራ ስምንት ሰማንያ ሶስት አርባ ስምንት ሰማንያ ሶስት አርባ ስምንት አርባ ስምንት አዎ ላይ check አድርጋት እሺ